ሄሎ ሰላም ኦርደር እንትን እንድታደርጊልኝ ነበር ፒን እንድታደርጊልኝ ነበር ሀምሳ ስድስት ሀምሳ አምስት
ሀምሳ ስድስት ሀምሳ አምስት ማን ነው ስምህ እ ሄሎ ወይኔ አይሰማም ይሰማኛል ሀምሳ እሺ ዳን ስድስት እያለው ማለት ነው አዎ እ ከሰመራ ያለችው መስቀል ፍላወር ነው
okay እሺ ዘመን ባንክ ብሎ ነው የገባውና check አድርጊልኝ እሺ አይልሃለሁ እሺ thank you